A ver. ሄሎ ሄሎ፣ አቤት
የሆነ ከስተመር ስልክ አይሰራም ብዬ ነበር እና ለሌላ ኦርደር ለእኔ ሰዓቱ እያለቀብኝ ነው የሚሰራ አሳውቅ ያለብህ
ታውቃለ ከአስር ደቂቃ በላይ ሆኗል።
ስንት ስንት ነው ኦርደር ነንበር
ቁጥር ነምበር ሀምሳ ሰባ ስድስት ሀምሳ ሀምሳ ስንት
ሀምሳ ሰባ ስድስት ሀምሳ ሰባ ስድስት
አዎ።
አዎ አሳውቃልሃለች። አሳውቃ ነበር አሳውቃልሃለች። ስላልመለሱላት ነው። ሲመልሱላት ትደውልልሃለች። እሺ ይደወልልሃል። ሲመልሱላት ትደውልልሃለች። ትንሽ ታገሳት፣ አንድ ሁለት ደቂቃ።
ሰላም ነው እንዴት ነው? እንዴት ነህ? አለህ? ጠፋህ?